ሄሎ ሄሎ ቤት ቤት ራሄል ነኝ በኩል ምን ልርዳው? ሄሎ
ሄሎ አቤት ቤት ቤት ነው የደወልከው ምን ልርዳ?
እንትን ምን ፈልጌ እንትን እንትን እንትን ውጭ ሀገር ለመሄድ ትኬት ፈልጌ ነበረ።
okay ቁጥር ተሳስተሻል። እሺ እናቴ ይሄ ሌላ ቦታ ነው ሌላ ድርጅት ነው የደወልሽው።
አረ አዎ አዎ ቁጥር ተሳስተሻል።
ተሳስቻለሁ።
አዎ አዎ
እሺ እሺ፣ ለምን መልካም ታሪኬ ቀን።
ነው እማ- እማገኘው?
እ፣ እኔ እንጃ ብረዳሽ ደስ ይለኝ ነበር ግን አላውቀውም ቁጥራቸውን በየትኛው ቁጥር አረ እንደሚገኙ አላውቅም እውነት።
እ እሺ እሺ መልካም ቀን ይሁንልሽ።